ሄሎ፣ ትንሽ ወይስ እንዴት ነሽ?
ጠፋሽ እኮ
የት እጠፋለሁ?
አለሽ አሎ እም?
እም?
መኪናሽ እንደ ዛሬ አለስኩ እውነት እም?
ምን እ?
ምን ምን?
ወክ ልታደርጊ ፈለግሽ?
ኧረ አልፈለኩም።
እ?
ምንም
እንደ-
ዝም ብዬ በቃ አይ ከሽ ስኳር ስላለኝ ስኳር እ?
ስኳር ስላለኝ ስኳር እንትን እንድትይ በቃ ነገ ወይ
ችግር የለም። እሺ እ?
እሺ እሺ እሺ